ሄሎ
ወይ ጤና ይስጥልኝ።
እንዴት ነው? ሰላም ነው?
እግዚአብሔር ይመስገን። ምን ልታዘዝ?
ቴሌቪዥን ትኬት ስንት እንደነበረ እንጂ ለማየት ለዋቅና game ኡን ለመጫወት ነበር።
እሺ አንድ መስመር ጠብቀኝና ልይልክ።
እሺ
ሀያ ዘጠኝ ትኬት አለ።
ለ- ለወር ነው የሚቆየው አይደለ?
አዎ ግን ትኬቱን እድል ብትሞክርበት አሪፍ ነው። የእድል አዎ።
ጨዋታ ተጠቀምበት። expire ያደርግብሃል።
እሺ ግን ጥያቄው በአማርኛ አይመጣም፣ በእንግሊዝኛ ብቻ ነው የሚመጣው።
እ፣ ጥያቄና መልስ ላይ እንትን ነው እ፣ ትንሿ ስልክ ላይ አታነብም። እ፣ ኢንተርኔት መጠቀም ከቻልክ ግን በ website ግን ይቀየራል።
website ነው የሚቀየረው።
አዎ ወደ game ኡ link ኡን ተጭኖ ይመራሃል። ከዛ ስልክ ቁጥርን አስገብተህለት login ስትለው verification code ይልክልሃል። game ኦቹ ይከፈታሉ።
አ፣ በ website ሲሆን ነው ቋንቋ የሚቀየረው ማለት ነው።
እ፣ በአማርኛ ይሆንልሃል።
በ website ሲሆን፣ አ፣ በዚህ በኮከብ ምናምን ግን አይሆንም።
አይሆንም እንደሱ።
በቃ እሺ።
እሺ